ቴይለር ቤል አቤት እሺ ቴክላር ስደውል ስልካቸው አይሰራም እና ሄደህ አገናኘኝ። እሺ ከሄድክ በኋላ ለምንድን ነው ድጋሚ የምሄደው?
እኮ ስልካቸው አይሰራም እና ማረጋገጥ አለብን ምግቡ እንደሌለ።
ሲጀመር አልታዘዝም ብላለች እኮ ሲደውሉ ለብያቸዋለሁ አለች።
እኮ አልታዘዝም ሳይሆን ምግቡ የለም አይደል ያልከው አንተ።
እኮ እናንተ ስታዙ መጀመሪያ የለም ብያቸው ብላኛለች። አይሰማም መልክ እደውልልሃለሁ።
እኔ ያለ ምሽ ድግስ ነው የምሰራው